ሰላም ዳይሬክተር ቤት
ሰላም ነው። agent ነኝ ዳንኤል እባላለሁ። አዲስ ጨዋታ የምንድን ነው የሞተር መቷል ብለውኝ እና ካለ እንትን ለማለት ነበር ሞተር እ ሞተር አለ ብለውክ
አይ አለ ሳይሆን መጥቷል። ሌሎች ልጆች ናቸው የነገሩኝ። እናንተ ጋር ላይሆን ይችላል maybe እኮ አይ እኛ ጋር የመጣ አይመስለኝም፣ ግን ጠይቄ እደውልልሃለሁ። ዳ- ዳንኤል የት ነው?
ዳንኤል ኮምቦልቻ።
እሺ ካለ እደውልልሃለሁ።
እሺ እሺ እሺ እሺ መልካም ቀን።